የጤና ኢንቨስት ቤት
ሰላም ነው።
ሰላም
እንትን ነበረኝ ይኸውልህ እንትን ማን ነው ዊዝ ወርድ አድርጌ እሺ
ከዛን ተሳስቼ እንትን ማለት በንግድ ባንክ አድርጌ ከዛም በኋላ ዳሽን ብራንች አረኩት። ከዛን ፕሮሰሲንግ እያለ ዝም ብሎ እንትን አላለም አላስገባልኝም።
ኦኬ በዚህ በደወልበት ቁጥር ነው አሀ
እሺ ቼክ ላድርግ ነው ዝም ብሎ እንትን መቼ ነበር ትናንት ትናንት
እሺ